હેલો
ሄሎ ሄሎ ሰላም ነው?
ሰላም፣ ደህና ነህ?
አለን እንትን account ለመክፈት ብዬ እሺ እና password ኡ ላይ እንትን register አል- አልሆን እያለኝ
እ password ኡ ላይ እ password ኡ ምን ይኸውልህ ቤስት ቤት የራሱ ቤት ቃል- የሚለው ድረገጽ ላይ ከገባክ በኋላ እ እ ቤስት ቤት እ ቤት ቤት የሚለው ላይ ከገባ በኋላ register እ።
የሚለዋን የምትለዋን ነው የምትጫነው።
ምን የሚል register register እኮ እሱን ነው የነኮታ እዛ ቁጥርን ከዘጠኝ ጀምሮ ታስገባለህ። password ህን ደግሞ አጠቃላይ ከስምንት digit በታች መሆን የለበትም እና ቢያንስ አንድ capital letter፣ አንድ small letter፣ አንድ ቁጥር እና አንድ symbol ሊኖረው ይገባል።
እኮ symbol ማለት ነው።
symbol ማለት የጥያቄ ምልክት፣ የዶላር ምልክት ምናምን ማለት ነው።
okay አንድ እሱ እንደዛ።
መኖር አለበት። አንድ አዎ።
ካፒታል እንትን አ አንድ እ, ካፒታል ፊደል ሌተር፣ አንድ ሌላው ስሞል ቁጥር letter፣ አንድ small አንድ letter ም small መኖር letter okay አለበት።
እሺ ከዛ ቁጥርና symbol አጠቃላይ ደግሞ ስምንት digit በታች መሆን የለበትም። ስምንት መሆን አለበት ቢያንስ።
እሺ እሺ ከስምንት ቢያልፍስ ቢያልፍ ይቻላል፣ ማነስ ነው የሌለበት።
እሺ እሺ እሺ፣ መልካም ላድርግ ቀን።
ልሞክር እሺ